ሄሎ ሄሎ፣ ጤና ይስጥልኝ።
ይስጥልኝ አለም ከቺፕቺፕ ነው የምደውልለት።
እሺ okay፣ refund አልደረሰኝም ብሎ አሳውቀውን ነበር አይደለ?
አዎ አዎ okay፣ የምን ነበረ refund ኡ?
ደቃቅ ሽንኩርቷን አዝዘን አ መቶ አርባ አምስት ኪሎ እንደሞላ ወደ አውቶቡስ ቶክ አለ እሺ አመልክቼ ነበር እስካሁን አልገባልኝም
okay ግሩፕ ፌልድ አድርጎ ነው አይደለም? መቶ አርባ አምስት ብር የከፈሉበት።
አዎ መቶ አርባ አምስት አዎ
ኦኬ በቃ ቼክ ላድርግና ላስልክለው ስለ ፋይናንስ ሀሳብ።
እሺ እሺ አባ፣ አመሰግናለሁ።
እሺ መልካም ቀን።
ለሁላችሁ